ማን ማን ነው ሮብና ማን ነው? እስኪ ጠይቃቸው።
hello ይቅርታ መልሼ ደወልኩ። ስልኮት ላይ ማለት ነው ስልኮት ላይ ይወጣል። ታች ጋ ይሄ home social ምናምን ከሚለው account ከሚለው ጎን orders የሚል አለ።
okay፣ application ኡ ላይ application ኡ ላይ አዎ፣
okay፣
orders የሚለው ውስጥ ይገቡና
order okay፣ to pay to receive delivered rate ምናምን የሚል አለ። so እሺ፣ to receive የሚለው ውስጥ ይገባሉ እርሶ።
to receive ላይ አዎ፣ to receive የሚለው ውስጥ ሲገቡ እም፣ order code የሚል አይመጣሉትም። እያንዳንዱ product ላይ ከስር order code order code የሚል ነገር አይመጣም።
በቃ እሺ፣ ቆይ ኔትወርክ አሁን ተስላልኩኝ። በቃ እዛ ላይ ማግኘት አዎ፣ አልመሰለኝ። እኔ እዛ direct ላይ application ኡ ማግኘት ላይ ይችላሉ።
direct order code ስላላቸው እዛ ላይ ማውጣት ይችላሉ።
በቃ እንደዛ ከሆነ ልክለታለሁ። እሺ፣ አዎ እሺ።
አመሰግናለሁ።